ከሃዲነቱ በአምላክነቱ በከሃዲነቱ በአምላክነቱ ይቅር ይለናል ይታደገናል ይቅር ይለናል ይታደገናል በቸርነቱ ምን ይከፈለዋል ምን ይሆን ዋጋው ለፈጠረን ጌታ ለይቅር ባዩ የድህነትን መንገድ ንስሐን የሰራ እንዳንጠፋበት ነው ዳግም ከመከራ ይቅር ይለናል ይታደገናል ይቅር ይለናል ይታደገናል በቸርነቱ በከሃሊነቱ በአምላክነቱ በከሃሊነቱ በአምላክነቱ ይቅር ይለናል ይታደገናል ይቅር ይለናል ይታደገናል በቸርነቱ የሰው ልጅ ከኃጢአት እስኪመለስ ድረስ አይቸኩልም እርሱ መዓትን ለማድረስ ትዕግስቱ ሰፊ ነው፣ ስራው ረቂቅ፣ ቸርነት ገንዘቡ ቢሰጠው አልቅም ይቅር ይለናል ይታደገናል ይቅር ይለናል ይታደገናል በቸርነቱ በከሃሊነቱ በአምላክነቱ በከሃሊነቱ በአምላክነቱ ይቅር ይለናል ይታደገናል ይቅር ይለናል ይታደገናል በቸርነቱ